ጤና ይስጥልኝ አባ።
ሰላም ነው እናቴ?
እግዚአብሔር ይመስገን። ምንደው
እንትን ከ bet ዘጠኝ ዘጠና ዘጠኝ ላይ ማለት ነው ዘጠኝ ዘጠና አራት ላይ withdraw አድርጌ ነበር በቻፓ ማለት ነው ወደ አቢሲኒያ ባንክ።
እሺ፣ የአቢሲኒያ ባንክ account ቁጥር አለ?
አዎ ልንገርሽ።
ንገሪኝ። እሺ፣ እሺ፣ ይቅርታ አለኝ።
ችግር ነው።
እ ሰባ አንድ ሰባ አንድ ሀምሳ ሶስት ሀምሳ ሶስት ሰባ ዘጠኝ
አንዴ ሰባ አንድ ሀምሳ ሶስት ሰባ ዘጠኝ ሰላሳ አምስት ሰላሳ አምስት አራት ሺህ ብር እየው ነው።
አዎ አዎ ትንሽ ደቂቃ ጠብቆ እሺ። አሁን ይሰራል። አንድ ከሀያ ደቂቃ በኋላ ይሰራል።
እሺ እናት እሺ አመሰግናለሁ።
እናመሰግናለን።